hello ሰላም ጤና ይስጥልኝ። ተቋረጠ።
አዎ ተቋርጦ ነው።
እሺ ስም ይንገሩኝ።
ሙልጌታ ሙልጌታማ ሙልጌታ ማን አሉኝ?
አለሙ አለሙ።
ስልክ ቁጥር አሁን የደወሉበትን ሊያዘው።
አዎ
እሺ የት ነው የሚገኘው ቦታው?
ባሌ ሮቤ።
ባሌ ሮቤ።
አዎ መናኸሪያ አካባቢ።
ባሌ ሮቤ ነው ያለኝ።
አዎ የት አካባቢ?
መናኸሪያ አካባቢ።
ማሽኑ ምንድን ነው የሆነቦት?
አላቀዘቅዝ ነው ያለኝ። በረዶ ምናምን አይሰራም። አዎ
እሺ መዝግቤ ወደ ጥገና ክፍል አስተላልፍ ያለው። ሌላ ምረዳዎት ነገር አለ?
አይ የለም።
እሺ ስለደወሉ እናመሰግናለን። አገልግሎቴ ላይ ያለው አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ